ጤና ይስጥልን። ጊዜ ኢትዮጵያ ኤደን እባክዎት የምንረዳው ሄደን እንዴት ዋልሽ?
እግዚአብሔር ይመስገን።
አለሁ እግዚአብሔር ይመስገን። ሚኪያስ እባላለሁ። የሺ ሰማንያ ባርና ሬስቶራንት ባለቤት ነኝ።
እሺ፣
እንትን ነበረ የሆነ ምንድን ነው ቤተኛ ፕሮግራማችሁ ላይ እሺ፣ እንትን ተሰርዘው ድጋሚ መቁጠር ተጀምሮ ነበር አይደል? ያንን ነገር ደግሞ እንልክላችኋለን product ወይ ምናምን ተብሎ ነበር።
እህ
ምንም የተደረገ ነገር የለም
እባክዎትን ጊዜ አይዲዎች ሊነግሩ ይችላሉ?
እ BGI ID ወይም ደግሞ ኮድ የተላከሎታል አይደለ? እሱን ይንገሩ።
ምኑን ልክ BGI BGI ኮድ ID አዎ፣ አ አለችኛ
እሱን ይንገሩ።
እና ምን ልስጥሽ ከዛ ላይ ኮዱን ይንገሩ።
የኔን አዎ፣
የእንትን BGI ID የሚለውን ነው ወይስ F አዎ፣ ID?
No BGI ID የሚለው